አስተዳደር አሪፍ ነው። በደንብ አስተማሪ Hello ወይ አቤት፣ ሰላም ነው?
ሰላም እንዴት ነህ?
እግዚአብሔር ይመስገን። እንትን ነበረ አመልክቼ ነበረ ብር እስካሁን አልተመለሰልኝም ነበር።
ምንድን ነው?
እ፣ ደሞዝ ላይ የተ- የተ- እንትን የተሰጠኝ ብር አሱብኝ
ደሞዝ ከሆነ team leader ህን። እሺ ማን ነው ስሙ?
ሳውልኝ team leader ን ሳናግረው አያነስልኝም ስልኩ።
አዎ፣ ስለ ደሞዛችሁ ምናምን ነገር የሚነግራችሁ እሱ ነው እንጂ እኛ አይደለንም።
Okay። እና እሺ የሆነ የማገኝበት መንገድ አለ? የ area manager ኡን ስልኩን
area manager ስልክህን አታውቀውም?
አዎ፣ አላውቀውም፣ አልሰጡኝም።
Okay። ማን ነው area ቦሌ።
ማናጀር?
ቦሌ እኔ እንጃ የቦሌ አላውቀውም። አዎ፣ ቦሌ።
የቦሌና እዮብ አዎ።
ነው የሚሆነው።
እዩ እኮ ስልኩ እዮብ አለ?
ነው የሚሆነው። ስለዚህ ግን እ፣ ስልኩ የለኝም እኔ።
Okay።
ስለዚህ ምን ታደርጋለህ አንተ? የ team leader ህን ት- ስትናገረው በዚያው የእዮብን ስልክም ተቀበል። እሺ ሳሚ።
እሺ፣ እዩ እሺ፣ ይሻላል።
አመሰግናለሁ።